ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳዎ?
ስራ ፈልጌያለሁ።
መልካም እሺ፣ እባክዎትን ሙሉ ስምዎትን ይንገሩን?
እ?
ስምዎትን ሙሉ ስምዎትን ይንገሩን?
አይ፣ ብዙ መነግር ምን አይነት ስራ ነው ያለው ስራው?
እኛ ጋር በሁሉም አይነት የሙያ ዘርፍ ነው እ ስራ ያለው። እርስዎ መስራት በሚል እኛ ጋር በሁሉም አይነት የሙያ ዘርፍ ነው ስራዎች ያሉ።
አይ የመ- የመንግስት ሰራተኛ መሆን ነው ወይ የግል አለ? የግል ነው የምፈልገው።
እ፣ አዎ እኛ ጋር ግል የግለሰብ ድርጅቶች ናቸው እ ስራ የምንሰጠው። ከመንግስት ጋር በተያያዘ ስራዎች የሉንም።
አይ፣ የግል የግል ስራዎች ናቸው።
ያው የግል ድርጅቶች ላይ እንደሚሰሩት እርስዎ መስራት የሚችሉት ምንድን ነው? እርስዎ መስራት በሚችሉት የሙያ ዘርፍ ነው ስራ የምንሰጡት እና እርስዎ መስራት በሚችሉት የሙያ ዘርፍ ነው እኛ ስራ ልንሰጡት የምንችለው።
እሺ፣ አካባቢ የት የት ሰፈር ነው? እሺ፣
እ፣ ምን መሰሉት አሁን የእኛ application እንትን ነው location based ያደረገ ነው እና እርስዎ ካሉበት በቅርብ ርቀት ከሚገኙ ቀጣሪዎች ጋር ነው የምናገናኙት።
አዎ፣ ከቅርብ ምናምን። አሁን እኔ ያለሁኝ ወደ ኬንቴሪ አካባቢ ነው።
ያው በእሱ እንመዘግቡትና እርስዎ መስራት በሚችሉት የሙያ ዘርፍ ኬንቴሪ አካባቢ ስራዎች ሲመጡ እናገናኙታለን ማለት ነው። ቢሮአችን መጥተው እ orientation ወስደው ከተመዘገቡ በኋላ።
እሺ፣ እሺ፣ በቃ እደውላለሁ። እሺ።
እሺ፣ መልካም ቀን እንሎት።